መቶ ብር ጨምርልኝ ዝም ብለህ ካለ መቶ ጨምርልኝ።
ቱሪስት ቤት
አዎ ሰላም ነው ሰላም ነው አለን።
አለን።
አንተን password ቀይሬ በይ እሺ
password message አላመጣ message አላከልኝም።
forget password ስትለው ምን message አላመጣልህም?
አዎ። የመጀመሪያውን ደግሞ ሳትገባ አይሰራም።
forget password ስላልከው ነው መጀመሪያ።
አዎ፣ አዎ እኮ ያኛውን ደግሞ አላመጣልኝም።
እሺ ብዙ ጊዜ ሞክረኸዋል እንዴ?
ኧረ ብዙ ጊዜ አልሞከርኩም። ሁለቴ ሁለቴ ሞክሬያለሁ።
ሁለት ጊዜ ምን ያላመጣልህ?
አዎ አዎ እስቲ እ፣ እንትን አድርገህ ትንሽ ቆይተህ እስቲ ከአንድ ሰዓት ከሁለት ሰዓት በኋላ ሞክረው።
አሁን እኮ አይደለም በእኛ ትናንት- side ምንም እ፣ እንትን የ፣ ማለት ምንም ችግር የለውም።
ትናንት እኮ ነው የሞከርኩት።
ስልክ ቁጥርህን ዘጠኝ ብለህ ነው የጀመርከው? ዜሮ ዘጠኝ ብለህ ነው የጀመርከው?
አራት ዘጠኝ ብዬ ነው እ?
እም። እስቲ ትንሽ ቆይተህ ሞክረውና እንትን ካላለ ቴሌግራም ላይ ላክልን።
ቁጥሩን ስልክ ቁጥሩን አዎ ስልክ ሞክር ቁጥሩ ትንሽ እኮ ትንሽ ሞክ- ቆይተህ ሞክረውና ምንም በራሱ ካልሰጠ password እ፣ በጣም forget ልበለው forget በለውና ምንም ካላመጣልህ ቴሌግራም ላይ ንገረን።
እ እ?
ምንም ካላመጣልህ ቴሌግራም ላይ ንገረን።
እሺ እሺ